ሄሎ ጤና ይስጥልኝ ቤተሰብ ቤትራይል ነኝ። በኮም ልርዶ
ሶስት መቶ ተሳስትዬ ወደ ገባሽ አላውቅም።
እሺ ዊዝድሮው አድርገህ ነው ዊዝድሮው አድርገህ ነው ሶስት መቶ ብር
ሶስት መቶ ብር ነው።
እሺ አንዴ ቁጥሩን ንገረኝ። የቤት ቤት ቁጥር ቤት ቤት የምጠቀምበትን ስልክ ቁጥር ንገረኝ እና ቼክ ላድርግልህ። ስልክ ቁጥር ንገረኝ። ዜሮ ዘጠኝ
ዜሮ ዘጠኝ እሺ
እና ዜሮ ዘጠኝ
እሺ የደወልክበት ነው
አዎ ሀምሳ ስምንት ስልሳ አምስት ሰላሳ ሁለት አዎ እሺ መቼ ነበር withdraw ያረካው?
አኩም ቀኑ መቼ ነበረ withdraw ያረክበት ቀን?
ዛሬ ነው ዛሬ ዛሬ። እሺ እሺ፣ አንዴ መስመር ላይ ጠብቀኝ። እሺ እሺ